ሄሎ ጤና ይስጥልን ቤስት ቤት ሄሎ
ሄሎ ደህና ናችሁ?
እግዚአብሔር ይመስገን።
አለ ይሄ ቤጂንግ ፈልጌ ነው።
ምን ምን አልከኝ?
ቤጂንግ ቤት ነው አ ቤስት ቤት ነው። ምን ነበር?
ቦ- bonus ኡ bonus ይኖረዋል። አ?
አ ንገረኝ፣ cashier code ኡን ንገረኝ።
እሺ አስራ ሁለት እሺ
ስልሳ ስልሳ
ሰባ አምስት ሰባ አምስት
ዜሮ አምስት
እሺ ሌላ በፈጣሪ አ
እሺ
እንትን ነው። እሺ ሁለት game ብቻ ነው ያገኘኸው፣ ሌሎቹ እንዳለ ወድቀዋል።
ሁለቱ እንጂ ሁሉም
ሁለቱ ነው እሺ።
እንትን ያለ ሁለቱ ነው እንጂ ያለፈው ሌሎቹ እንዳለ ወድቀዋሉ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ዘጠኝ game ወድቆብሃል።
እሺ እሺ ሌላም አለኝ እሺ ንገረኝ። እሺ
አስራ ሁለት
እሺ
ስልሳ እሺ
ሰባ አንድ ሰባ አንድ
አስራ አንድ
ይህም እንደዛው ነው ወድቆብሃል። አንድ ሁለት እነዚህ- አራት አምስት game ወድቆብሃል እዚህ ላይ።
እሺ በቃ አመሰግናለሁ።
እናመሰግናለን። እሺ